ሄሎ ሄሎ ሰላም ነው?
ሰላም ጤና
አለን እንትን ከ Best Bet ወደ ንግድ ባንክ ሁለት ጊዜ ሶስት መቶ ሶስት መቶ ብር ልኬ
ሄሎ
ሄሎ ጤና ይስጥልን Best Bet ሰላም ነው?
ሰላም ነዋ?
አለን አለን።
ከ Best Bet ወደ ንግድ ባንክ ሁለት ጊዜ ልኬ እሺ
hello እየሰማሁ ነው።
ሁለት ጊዜ ሶስት መቶ ሶስት መቶ ብር ልኬ አልገባልኝም። አሁን
ከንግድ ባንክ ነው?
አይ ከቤስት ቢት ወደ ንግድ ባንክ እሺ ስልክህን ንገረኝ።
ዜሮ ዘጠኝ እሺ
ሰማንያ ሁለት
ዜሮ ዘጠኝ ሰማንያ ሁለት ሰማንያ አራት ሰማንያ አራት ሰማንያ አራት ሰማንያ አራት አስራ ስድስት
አስራ ስድስት ስንት ስንት ብር ነው?
ሶስት መቶ
ፕሮሰሲንግ ላይ ነው ያለው አባሁ ምን አልከኝ?
በቻፓን የሞከርከው አይደለ?
አዎ ሁለት ጊዜ አ ፕሮሰሲንግ ላይ ነው። እስኪ ለቻፓ ደውላቸው ደውልላቸው ነው ጠይቃቸው። እሺ ስልክ ልስጥህ።
የእነሱን እሺ አ 0960
ቀብሜ ለኮብስራ እም ዜሮ አስማንቀ በቃ ዜሮ ዘጠኝ 60
ስልሳ 72 ሰባ ሁለት 42 72 አርባ ሁለት ሰባ ሁለት አ
ለእነሱ ነው የምደውለው።
አ ደውልላቸውና ሁለቱም process ላይ ነው የሚለው።
አ ሁለቱም processing ላይ ነው።
OK እሺ እሺ